hello hello ናታን፣ አቤት።
እና ሰላም ነው? ኢማን ነኝ ከላይን አዲስ ነው የደወልኩልህ።
እሺ ማን ሰላም ነው?
አለን አለን፣ የመስመር ስልካችን ነው። በዚህ መደወል ትችላለህ። የመስመር ስልካችን ነው። ሰው እንትን CV ከዚህ በፊት የተሰራለህ እንዴ?
CV እም፣
እም፣ አዎ። ግን just እንደ draft ለመጠቀም ነው። ችግር የለም አዎ፣ አዎ አለኝ አለኝ።
ላክልኝ አሁን ልክልሻለሁ።
ቶሎ ግን። እሺ አሁን አሁን አሁን transfer
እሺ።